Hello ጤና ይስጥልኝ ቺፕ
ቺፕቺፒ እንዴት ናችሁ?
ሰላም ሰላም ነው እግዚአብሔር ይመስገን።
አለ እንትን ይኸውልህ ባለፈው አንድ እቃ አዝዤ ነበርና እሺ እንትኑ ተቋረጠ። ምንድን ነው order ሩ አዎ fail አረገ። fail እንደ refund የሚል አፕ- እንትናችሁ ላይ refund እናደርጋለን ብላ ደውላ ነበርና እሺ refund ም አልተደረገም። ምንም refund pending ነው ያለው።
Okay እስቲ ስልክ ይንገሩኝ ስልኩ ዜሮ ዘጠኝ አስራ ሁለት 12 አርባ ስድስት አስራ ሁለት 46 12 ሰላሳ ስምንት 38 ኃይሉ በሚል ነው ኃይሉ አዎ አዎ እ፣ ዋይፕስ ነበር አይደል የሞከሩት እ፣ እንትን ለማለት?
ትክክል። አ ያው የሁለት ሰው ነው የእርስዎና የፍጹም
አላውቅም የኔም መሆኑን ነው የማውቀው።
Okay ፍጹም ሞክረው ነበር እርስዎ group ላይ ወይ በስህተት ይሆናል እሺ አ እ፣ ስለዚህ ቴሌብር በዚህ በአስራ ሁለት ቤቱ ይጠቀማሉ አይደል አ አ በቃ እሺ አስልክሎታለሁ አሁን ከተላከ ደግሞ ደረሰኝ በዚህ ቁጥር ልላክሎት ቴሌግራም ይጠቀማሉ አ እጠቀማለሁ።
በቃ ከተላከ ደረሰኝ እልክ- እልካለሁ ካልተላከ ደግሞ ብሩን አስልክሎታለሁ መልካም እሺ እሺ።
ዛሬ ነው አይደል?
አዎ ዛሬ ነው እሺ እሺ።
እሺ።
ታንኪዩ።
እሺ መልካም ቀን መልካም ቀን።